ሄሎ
አላ አቤት።
ጤና ይስጥልኝ። እንዴት ዋላችሁ?
ሰላም ጤና ይስጥልኝ።
እንትን ነበር የኢትዮጵያ ምሴገስ ወይም
እሺ
እና ሳምንት ነው ያስገባሁት። አሁን ረከቡትን ቀን ለማወቅ ብሎ ሜሴጅ ሲደርሰኝ ነው የደወልኩት።
አዎ ምንድን ነው ሚሴጁ አሁን ላይ እየተሰራ ነው፣ እየተስተካከለ ያለ ሲስተም ነው። ሚሴጁ የተሳሳተ መረጃም ሊሆን ስለሚችል እዛው አካባቢ የእኛ ተወካይ ስላለ በሱ በኩል መረጃ አ፣ ታገኛላችሁ። ለሱ መደወል ትችላላችሁ።
እሺ እሺ፣ አ፣ እሺ መልካም አመሰግናለሁ።